hello hello hello ሰላም ጤና ይስጥልኝ ቴሌቢር አለን ምን ልርዳዎት hello hello አቤት ድምፅዎት ይቆራረጣል hello ድምፅዎት ይቆራረጣል አይሰማም ድምፅዎት hello እሽ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ሶስ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ ሚል አለ ሶስት ቁጥርን ሲጫኑ ጥያቄ እና መልስ እድልዎትን ይሞክሩ ሚል አለ ጥያቄ እና መልስ በኮይን ነው ሚጠቀሙት ትኬት ደሞ እድልዎትን መሞከር የሚያሸልም ጨዋታ hello እኔ ጋ